hello
ጤና ይስጥልኝ BGI ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
አይመስልም። እንትን ኦክሲጅን እያስተነፈሰ ተበላሽቶብኝ ነበረ።
ምኑ ጋር ነው ያስተፈሰው- ያስተነፈሰው? check አድርገውታል?
አዎ check አድርጌዋለሁ። እንትኑ ጎሚኗ የድራፍት መታሰሪያ ላይ የለችም።
ከበርሚሉ ወደ እንትኑ የሚሄደው ነው ወደ ድራፍት አዎ፣ ማሽኑ፣ ከ- ከ- ከኦክሲጅኑ ወደ በርሚሉ የሚሄደው ከኦክስጅኑ ወደ በርሚሉ የሚሄደው አዎ አዎ አዎ።
ደንበኛችን ቢጃ ሄዶትን ይንገሩኝ።
እሺ አስራ ሶስት
አስራ ሶስት ሀምሳ አንድ
አስራ ሶስት ሀምሳ አንድ ዘጠኝ አስራ ሰባት ዘጠኝ አስራ ሰባት አዎ አንድ መስመር ላይ ጠብቁ።
እሺ
ይሃ ባርና ሬስቶራንት
ማን ይሃ።
አዎ ያህ እሺ ሙሉ ስም አለበል።
ምረቱ ወልዴ
አሁን በደወሉበት ስልክ ለያዘው አይ አይደለም አስራ ሁለት ቤት አለ አስራ ሁለት
እሺ ንገሩኝ። ዜሮ ዘጠኝ አስራ ሁለት እ አስር ዜሮ ዘጠኝ አስራ ሁለት አስር ሰማንያ ሁለት አስር ሰማንያ ሁለት አርባ
አርባ አዎ የት አካባቢ ነው?
እ ሀያ ሁለት ዘሪሁን ህንጻ አካባቢ ምኑ ጋር?
ዘሪሁን ህንጻ አካባቢ hello hello
የመዘገብ hello።
የመዘገብ ክፍሎት ስለሆነ አንዴ መስመር ላይ ጠብቁኝ።
እሺ እሺ
ነቅለውታል አይደል? አሁን
አዎ ነቅዬዋለሁ። በጣም ስለሚያስተነፍስ ነቅዬው ስራ እየሰራሁ አይደለም ያለሁት።
ጋዝ እንዳይጨርስበት እስከሚመጡ ድረስ ነቅለው ይጠብቁ።
እሺ እሺ። አሁን ተለላ ክሊኒክ እሺ መዝግቦ ወደ ጥገና ክፍል ልኬልዎታለሁ። ጥገና ክፍላችን ልኮ ጥገና ይደረግልዎታል። ለዛ ግን ነቅለው ይቀመጡ።
እሺ እሺ።
የምረዳዎት ነገር አለ?
በቃ ሌላ አመሰግናለሁ። ቶሎ እንዲመጡልኝ ብቻ ተባበሩ።
ስለደወሉ እናመሰግናለን። አገልግሎት መሰባት ላይ
እሺ ጠምቀን እሺ። እናመሰግናለሁ። መልካም ቀን።